ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምደውለው
እንትን ከሁሉ ስፖርት deposit ሳደርግ ወደ እናንተ አድርጌ ነበር። አሁን account አጋጣሚ ወደ ቴሌ ብር ለመላክ ያልፍ ነበር። ልክ እንድታደርግልኝ ነበር።
ጥያቄዎት ግልጽ አይደለም።
ብር እንትን Aviator game አለ አይደል?
እም፣ እዛ cash deposit ሳደርግ ወደ እናንተ ስላደረግኩኝ ደግሞ አሁን ማውጣት ስለማልችል ወደ እናንተ ከገባ እንድትመልሱልኝ ነበር።
ወደ እናንተ ከገባ ማለት
እንትን ብር እኮ ነው ውዝዶ ያደረኩት ወደዛ ነው። ለዛ እኮ ነው ወዴት ነው withdraw ያደረጉት?
ወደ ሳንቲም ፔ
መች ነው ያደረጉት?
ትላንት ትላንት ወድ- ትላንት ወዲያ ማታ
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩ።
እህ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩ።
okay የገባውን ማየት አትችይም አንቺ?
እኛ ማየት አንችልም። እሱን ሲልኩ ነው ማስተላለፍ የምንችለው።
okay ቴሌግራም ላይ ልላክ?
አዎ ቁጥር የያዘኛ ነው ቴሌግራም
እሺ ዜሮ ዘጠኝ ሰባ ስምንት እ፣ በይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
እሺ አስራ ሰላሳ ዜሮ ስድስት
እሺ አስራ ስድስት ሰላሳ ሰላሳ ዜሮ ዜሮ- ስድስት
እሺ